ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሰላም
አዎ እሺ፣ ከ WePlus ነበር የምደውለው። የእኛን application አውርደሽ ነበር?
እሺ፣ አዎ አዎ። ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት እሺ፣ ግን የተመዘገብሽው አሽከርካሪዎቻችን የሚመዘገቡበት ላይ ነው
Okay።
እና WePlus Solution user የምትል አለች ለተጠቃሚዎች ማለት ነው።
እሺ፣ እሷ ጋር ሄደሽ register ስታደርጊ የአሸናፊነት referral code ሽን ታገኛለሽ። ለጓደኞች invite የምታደርጊያትን ማለት ነው።
Okay።
ከዛ በኋላ ደግሞ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እዛ ላይ ታገኛለሽ። ስታዩ ትወጇዋለሽ።
እሺ፣ እሺ፣ አመሰግናለሁ።
አመሰግናለሁ።